hello ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ብሩክ አቤት አብ ነኝ።
ከአዲስ ፔ ነው እየደወልኩ ያለሁት።
እም፣ እሺ እሺ። ማ ደውሎ አመልክተው ነበር እኛ ጋር አዎ
እሺ ደንበኛችን በእኛ በኩል ላይ ሰንልዎት ትናንትና አምስት ሰዓት ከዜሮ ስድስት ላይ ቴሌብር አዎ።
ላይ ሰባት መቶ ሰማንያ ብር እንደገባ ነው የሚያሳይ።
አዎ፣ ግን ቴሌብር ላይ እኮ ገቢ ያላረገልኝም እኮ ቴሌብር በኩል ደግሞ እም?
ከሁለት ደቂቃ በኋላ ካዘዙ ከሁለት ደቂቃ በኋላ እንደገባ ነው የሚያሳየን። ደንበኛችን በድጋሚ check የ- ማድረግ ይችላሉ።
አድርጌ ያለው ቴሌብር ላይም ደውዬ ነበረ እሺ ገቢ አልተደረገም እ፣ ብሎኝ ነበር። ወደ እናንተ እኮ ስልክ የሰጡኝ
በእኛ በኩል ወደ ቴሌብሮ እንደገባ ነው የሚያሳየን። በዛን ሰዓት አካባቢ ሌላ withdrawal አድርገው ነበር።
አ- ወደ በዛን ሰዓት አድርጌ አይ ሲጀመር እኮ እኔ ጋር እኮ እንትን አልገባም ነበርና ጠዋት እኮ ወደ ዳሽ ቤት እ፣ ደውዬላቸው ገቢ ያለ እ፣ እንደ እንትን አረንጓዴ mark አላረገልኝም እና እንዳልገባ እነሱም አረጋግጠው እኮ ከ- ከዛሬ ከሰዓት በኋላ ነው ገብቷል ብሎ አረንጓዴ mark እንትን እንዲያደርግ ያደረጉት እንጂ እነሱም አለመግባታቸውን እ፣ ቴሌግራም ላይ ልኬላቸው ነበር።
እሺ ደንበኛችን የላኩልን screenshot ላይ ግን ከዜሮ አራት ላይ እንደገባ ነው አምስት ከዜሮ አራት ላይ
ያው ግን የዛሬ ቀን ላይ የነበረውን እንትኑ ልላክልሽ ወይ እንዳልገባ የሚያሳየውን እንትኑ
ሌላ screenshot አሉት እንዳልገባ የሚያሳይ አዎ አለኝ።
እሺ ደንበኛችን ይላኩልን። በእኛ በኩል ግን ከዳሽ ቤት withdraw ያደረጉት አምስት ሰዓት ከማታ አምስት ሰዓት ከዜሮ አዎ።
አራት ላይ ነው እ፣ ከዜሮ ስድስት ላይ ቴሌብሮት ላይም ዳሽ ቤት ላይም successful እንደሆነ እዚህም ቴሌብሮት ላይ ደግሞ እንደገባ ነው የሚያሳየን።
okay፣ ዳሽ ቤት ደግሞ እንትና የብሩ አየር ላይ ሲቀል አረንጓዴ mark እንትን አያደርግም እና እሱ screenshot አለና ልላክልሽ እስኪ።
የላኩልን screenshot ላይ ደንበኛችን green mark ኡን ከዜሮ አራት ላይ እንደገባ ነው የሚያሳየው።
አዎ እሱ እኮ ዛሬ ነው።
ገና ነው።
አዎ እሱ በድጋሚ ላክልሽ መጀመሪያ የነበረውን ማለት ነው።
እሺ ደንበኛችን እሺ እናቴ።
እሺ፣ መልካም እሺ።